ሄሎ
ሄሎ
አቤት
ፎርራነር ሁለት ሺህ ስምንቱ
ሄሎ
ሄሎ
ሄሎ ሄሎ ሄሎ አቤት አባ
ፎርራነሩ ሁለት ሺህ ስምንቱ
ፎራነሩ ቁጥር ልስጥህና ቼክ አድርግ። ይሄ ፓስተር ብራንቾች እና የመስቀል ፍላወር ልስጥህ
እሺ ቴክስት እሺ እሺ ንገሪኝ
ዜሮ ዘጠኝ ሰላሳ ሰባት አርባ ስምንት እ
ሰማንያ ሶስት አርባ ስምንት
እሺ እሺ thank you